hello እንዴት አለሽ?
ከጫጫታ ወጥተው ይደውሉ። በጣም ጫጫታ ውስጥ ነው።
እሺ እየወጣሁ ነው። እሺ እሺ፣ ይሰማል?
አዎ ይሰማኛል።
እ ብዙ ጊዜ ስልካችሁ አይሰራም እና ኦንላይን መድቤ ነበረ። ኦንላይን የመደብኩት ደግሞ balance ኡ አያሳየኝም። እንደገና ደግሞ ኦንላይን መመደብ አልቻልኩም።
ምን block ምልክት ያሳያል?
እ እኔ እንጃ ብቻ block ምልክት አያሳይም፣ balance ኡም አያሳይም ምንም ነገር።
እሺ balance refresh።
ላይ አድርጉና screenshot አድርገው ይላኩልን ቴሌግራም ላይ።
እሺ እሺ።
ቴሌግራም አካውንት ቴ- ቴሌግራም account እንዴት ነበረ?
የጥያቄ ምልክቱ ጋር አለሎት።
እ? እ?
የጥያቄ ምልክቱ ጋር አለሎት።
ጥያቄ ምልክቱ ጋር አዎ
እሺ እሺ